ጤና ይስጥልኝ አሪፍ ማለት ነው። በአኮም ልርዳዎት?
post አድርጎ የነበረ ኤክስ ላይ ኤክስቦክስ
እሺ።
ኤክስቦክስ ላይ እና አልገባልኝም። በቴሌግራምም message ልኬለታለሁ።
እሺ ደንበኛችን ከዚህ በፊት እኛ ጋር ደውለው አስመዝግበዋል።
አዎ
እሺ ማን በሚል ስም ነበረ?
ታደሰ ነጋሽ።
ታደሰ ነጋሽ።
አሁን ነው እንትን ያልኩት።
እሺ ቴሌግራም ላይም ስሙ ማን ይባላል?
ያው ታደሰ ነጋሽ ያ የቴሌግራም ስም ታደ ነጋ ምናምን እዛ ነው።
እሺ ደንበኛችን ስንት ብር ነበረ?
እና ሀያ
እሺ የላኩት screenshot ደርሶናል።
እ እ
የላኩት screenshot ደርሶናል።
አይ ስለዚህ ባለሙያው እስኪያስተካክሉልዎት ይታገሱን።
አይ
እሺ መልካም ምሽት ይሁንልዎት።